ጤና ይስጥልኝ።
አቤት
ከርቴን ደውሎ
እሺ ተቆርጦብኝ እኮ ነው እያወራሁሽ።
እሺ ከተመኘች መረጃውን መስራት ይልካለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስተው ይልኩልናል። ከቴሌብር የደረሱትን መልእክት screenshot አንስተው ይልኩልናል። ቁጥር ላስይዞ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
ልክ ነው። ደንበኛችን ሲልኩ ስር ስልኮትና ስሞትን ያስቀሩልን።
እሺ እሺ ተካከለሎት እናሳውቆታለን።
እሺ እሺ።
እሺ ሌላ የሚያረዱት ነገር አለ?
አይ ሌላ ምንም የለም። አመሰግናለሁ።
እሺ ስለ ደወል እናመሰግናለን። አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ምሽት ይሆንልዎት።
እሺ እሺ። ላንቺ